ጤና ይስጥልን። ቪዥያ ኢትዮጵያ ቤት እንደሚይዙ
ጤና ይስጥልኝ። ከአንድ ሰዓት ከግማሽ በፊት አመልክቼ ነበር ማሽን እንዲሰራልኝ።
እሺ፣ በዚህ ስልክ ነበር የደወሉት?
አዎ በዚህ ስልክ ነበር የደወሉት እና ከአንድ ሰዓት በኋላ ይመጣሉ ብሎሽ ነበር።
እሺ፣ ደንበኛችን አግኝቼዋለሁ። እንትኖትን ምናልባት የመንገድ መዘጋጋትና የወረፋ ጉዳይ ሊሆን ስለሚችል ይጠብቋቸው ይመጣሉ።
እሺ እሺ።
አ- አካባቢውን አውቀሽዋል አይደለ?
አዎ፣ አዎ። አዲስ ምግብ ቤት አይደለ?
አዎ አዲስ ምግብ ቤት ገርጂ ፖሊስ ጣቢያ አካባቢ።
አዎ። እሺ፣ ሁሉም ነገር ስለላኩላቸው ይመጣሉ፣ ይጠብቋቸው። እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም